ጤና ይስጥልኝ ሻባ ጤና ይስጥልኝ።
ሰላም ዲቦራ እባላለሁ ከ Best Bet ነበር የምደውልልሽ።
እሺ ሰላም ነው? እንዴት ናችሁ?
አለሽ እንዴት ነሽ?
አለን አለን፣ እግዚአብሔር ይመስገን። እ፣ አንድ customer withdraw አድርጎ ነበረ በእናንተ በኩል ወደ አባይ ባንክ account አዎ።
ተሳስቶ ነበር፣ ጽፋችሁልን ነበረ።
አዎ እ፣ ወደ Best Bet account መመለስ ይቻል ይሆን?
እኮ እሱን ማድረግ ራሱ የምንችለው ማለት ነው እሺ እ፣ ወደ ፋይናንሶቻችን ከእናንተ ኢሜል መድረስ አለበት OK። ግን ወደ Best Bet account ኡ መመለስ ይቻላል አይደለ? like ወደ ትክክለኛው account ማስገባት ሳይሆን ወደ normal Best Bet account ኡ።
እሺ አንዴ ፋይናንሶች አሁን ልጠይቅሽ መስመር ሄደብኝ እሺ
Hello አቤት።
አዎ ኢሜል ከላካችሁልን እንችላለን እሺ ወደ Best Bet account ኡ መመለስ ይቻላል አዎ ኢሜል በዚህ በላኩላት በ email address።
finance እሺ እሺ ራሳችን እናደርጋለን። እሺ እናመሰግናለን። በጣም መልካም ቀን። እሺ